ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለብደው
ቴክኒክ withdraw ፈልጌ ነበር
withdraw ለማድረግ አዎ እሺ አሁን በምነግሮት መሰረት ማድረግ ይችላሉ እሺ
branch payment የሚለውን ይጫኑና እም
ከዛ የሚፈልጉትን መጠን ያስገቡና withdraw ይሉታል እስከ አምስት ሺህ ብር ነው የሚቻለው
እም እሺ አይ ትንሽ ነው የምፈልገው ከዛ withdraw ካሉት በኋላ withdrawal code ያመጣልዎታል
እም እሺ ይሄ ያመጣልዎትን withdrawal code ፎቶ ያነሱና በቴሌግራም ይልኩልናል እሺ
የእኛን የቴሌግራም ቁጥር ያዙ
እሺ እሺ ገብቶልኝ
እ እሺ ንገሪኝና ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት ሰላሳ ዜሮ ስድስት ወደ ቴሌብር ነው እንዲገባልዎት የፈለጉት አዎ የቴሌብር ስሞትና የሁሉ ስፖርት ስሞት አንድ አይነት መሆን አለበት እንዲገባልዎት አዎ እሺ እሺ አንድ አይነት ነው አዎ እሺ ሙሉ ስሞትንና ስልክዎትን መላ- መላክም አይርሱ ከደ ከ withdrawal ኮዱ ጋር እሺ እሺ እሺ
እሺ አመሰግናለሁ እሺ